ሄሎ
አዎ የስደረስ ማታ ገና አልመጣም ጋሽ ዊዝድሮ በዚህ ቁጥር ነው ውስጥ ቤትህ?
አይ ዘረዘግ አስራ ሶስት እሺ አስራ ሶስት እሺ ዘረ ሶስት እሺ አስራ አምስት
እሺ ኮንፍርም ምናምን ይላል አረፍቱ ነው እሺ እሺ ቼክ እያደረኩት አንዴ ጠብቀኝ።
እሺ
የትኛው ነው ብዙ ነው ያለው በዚህ ቁጥር? ዜሮ ዘጠኝ ብሎ የሚጀምር አለ፣ ሁለት ሀምሳ አንድ ብሎ የሚጀምር አለ። የትኛው ነው?
ኤግ አርስ ኤን ውስጥ ድረስ ኤግ ዘረ ዘጠኝ አስራ ሶስት ሰላሳ ሶስት እንደዛ ብሎ የሚጀምረው ነው?
አይ ወደ ሳንቲም ነው የሚያደርገው።
አራት ቤስት ቤት አካውንት ነው ያለ በዚህ ቁጥር አይደል?
አዎ ወደ እሱን ዜሮ እኮ ነው።
ዘጠኝ ነው ዜሮ ዘጠኝ እሺ እሺ ቼክ እያደረኩት ነው።
እሺ እሺ እሺ እሺ አሁን ገብቷል። እሺ confirm አድርጌልሃለሁ።
አዎ እሺ መልካም ቀን። እሺ